የምትለው?
ይኸው ምንድነው ልቀቁት እንጂ ወይ ካልለቀቃችሁት ደ
ምን ነበረ?
ትኬቱን አሁን ደውዬ ነበር ሊለቀቃ ትንሽ ቆይተ ደውል ብሎኝ ነበር።
okay እሺ፣ አንዴ ጠብቀኝ።
እሺ።
hello፣ አቤት።
አንድ ጨዋታ void ሆነብክ።
አ
በቃ አዲስ ነገር ካለ እናሳውቃለን። እሺ አሁን ላይ void ነው ያለው አይደል? ጨዋታ የሆነብክ አ
እስቲ ቆይ። በቃ አዲስ ነገር ካለ እናሳውቃለን። እሺ ቴሌግራም ላይ ጽፈህልን ነበር እንዴ?
አ
በቃ እዛ ላይ እናሳውቃለን። እሺ
ወይ ለሱ አገናኝ ሲል ሰው አሁን ያገናኝሽኝ ሰውዬው
hello
hello እንዴት ሆነ ትኬቱ? አሁን የደወልኩልሽ ተልኮልሃል። እሺ ለ provider ኦቹ ተልኳል።
እ already መልስ ነው የምንጠብቀው። ጠብቀን እሺ። አባ
አይ እና ይላክ ከሆነ ንገሩኝ። ተስፋ ቆርጫለሁ ልሄድበት ብዬ ነው።
እሺ hello አቤት በቃ መልሰዋል። እሺ already እንትን ነው በቃ void ነው የሚሆነው።
እ void ነው በ void ነው የሚያዘው። እሺ ትኬቱ
እና እዛው አይ ሙሉ አይወጣም ማለት ነው።
ሙሉ አይወጣም። አሁን በ void ተደርጎ የቀረው ብር ነው የሚሰጠክ ማለት ነው።
እንዴት እንዴት እንደዛ ይሆናል?
ያው እንግዲህ እንደዛ ነው የሚለው። ያው ለእነሱ ልከንላቸዋል። እነሱ የጻፉልን መልስ እንደዛ ነው። አይ ጨዋታው void ነው የሚሆነው ነው የሚሉት።
ኧረ ትገርማላችሁ ግን በጣም ደንበኛ እንደዚህ የምታስተናግዱ
እንደዛ መልሱ ነው እኮ። አሁን አንተ ም- ምን ላይ አይተኸው ነው? ውጤቱን አይተኸዋል አንተ?
አ አይቼዋለሁኝ።
ምን ላይ ነው ያየኸው?
ጎግል ላይ ትናንት እከታተል ነበር ላይ ቴሌግራም ላይ እስቲ ላክልን እስቲ ያየህበት
አሁን ማ ትናንት እኮ እከታተል ነበረ።
እኮ አሁን ማግኘት አትችልም ነው ውጤቱ።
አሁን ማግኘት አሁን እንኳን አጥቼው ነው።
በቃ አይ void ነው በቃ ትኬቱ void ነው። እሺ
እሺ እሺ እሺ አባ